Hello አቤት ሰላም ጤና ይስጥልኝ Flintstone Homes እ ሁሉ ሰላም ነው እባክዎት ምን ልርዶት እህ ድምጾች ትንሽ ይርቃል ምን አክሲዮን
አዎ ስልክ ነው።
አሁን ደውሎት ነበረ ወደ ሰማንያ አንድ ሰማንያ ስምንት
አዎ እሺ እ ምን ልርዶት እባክዎት ስለ ምን ፈል- መረጃ ፈልጎት ነው የደወሉት ይቅርታ
ምን አለው
እ ምን አለው አ፣ አክሲዮን currently እየሸጠን ነው የምንገኘው። አክሲዮን አክሲዮን ከየት ነው የደወሉት? ይቅርታ
ወደ
እ ጣፎ ጣፎ አካባቢ ጣፎ አደባባይ። እሺ ሙሉ መረጃውን ለመውሰድ ወደ ቢሮአችን ብቅ ማለት ይችላሉ።
አዎ ስለ ቤትም ስለ አክሲዮንም እየሸጠን ስለሆነ detail መረጃውን ሰምቶ ብትወስዱት በጣም የተሻለ ነው ብዬ ነው። ቢሮአችን ገርጂ አለ፣ ልደታ አለ፣ ቦሌ አለ። እህ እህ። Hello
ቆየ እሺ፣ የትኛው ይቀርቦታል ለእርሶ?
ቦሌ
ቦሌ ነገ ይመጣሉ? እ እሺ በቃ ነገ ልደውልዎት።